ሰላም ሰላም፣ ጤና ይስጥልኝ ቤተሰብ ይስከናወን ነው እባክዎ።
ሰላም ነው።
አለን እግዚአብሔር ይመስገን።
አሁን አንድ ሺህ ብር cash out አድርጌ አልገባልኝም።
እሺ የቤተሰብ ቁጥር የደወልክበት ነው?
አዎ
እሺ እሺ አንድ ሺህ ብር ነው አይደል?
አዎ አንድ ሺህ ብር
ዘጠና ዜሮ እሺ ዜሮ ዘጠኝ እ ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት ነው ቴሌ ብር አዎ ቴሌ ብር ያው
ደውላ አሁን confirm አድርገንልህ ነበር አባት
አይ አሁን ነው የደወልኩት።
okay እሺ። እሺ ከ account ወጪ ተደርጎ ወደ ቴሌ ብር account ገብቷል። እሺ አባት thank እኛም እናመሰግናለን። መልካም ቀን።
ለሁላችሁ